hello ሀሴት ላይ ሀሴት ሰላም አለሁልህ እግዚአብሔር ይመስገን።
የሆነ order ነበረ ዜሮ ስድስት ሀያ ዘጠኝ እሺ
እውነቱን ስነግርሽ ማለት ነው እውነቱን ስነግርሽ እሺ
እኔ እኔ እኔ ያሉት ማለት ነው ቦሌ ነው እሺ
እና ይኸው ከ team leader ጋር ስለተጣላሁ ማለት ነው እም፣ አስገባብኝ ኦርደር
ኦኬ አክሴፕት አላልከውም ወርቁ?
ኖ ኖ ኖ እንዴ አክሲብ እንዴት ቦሌ ሁኜ የመግ ከመጋኛ በእንትን ሾው ላይ ይዛለሁ ስትም
ኧረ ወርቁ ተው፣
አ አ አ አስታይል ተደርገህ ነው አዎ አስገብቶት ነው አስታይ እናደርጉኝ
እኮ ታዲያ ስራ ታዲያ አሁን ደቂቃው ሄዷል ወይ ደግሞ ከእሱ ጋር አውራ እንጂ no፣ no፣ አሁን አይ- በዚህ ደቂቃው እ
እኔ ከሆነ ስለማልደርስ ነው። አንደኛ አሁን ዛሬ ይሄን እኔ አሁን ሲ- ብስራት ጋር ደውዬለት ነበረ አይ ቢሮ ውስጥ ስላልሆንኩ ብሎኝ ብ- ስላለኝ ነው ማለት ነው።
ላይ ነው ወርቁ። እኔ ምንም ማድረግ አልችልም። በስፋት እሺ፣ እንትን ካላለ እነሱ ናቸው dispatcher I mean team leader ለ dispatch የሚነግረው እሱ ነው። እኛ order ማስወጣትም ምንም አንችልም። ወርቁ እኔ በምን ልተባበር?
አይ እኔ እኮ ሌላ ቦታ ስለሆንኩ ነው። አንደኛ ያለሁበት ቦታ ስለማይመች ነው እንጂ ማለት ነው። እኔ ሲጀመር አሁን ነገ ነገ ነ- እንትን አለ ስራ እለቃለሁ በነገራችን ላይ ማለት ነው። ግን እንደዚህ ከሆነ ደግሞ ለ team leader ኡ ራሱ ጥሩ አይመጣም ማለት ልልሽ የፈለኩት ማለት ነው።
ገባኝ። ግን እሺ እኔ በምን ልተባበር አሁን?
እኮ ወይ በቃ ለ dispatcher ኡ ንገሪዋ፣ እሱ ሌላ ቦታ ነው ምናምን ነገር።
ልሞክርልህ። ደቂቃው ግን በጣም ሄዷል።
assign ስለተደረገ ነው እንጂ አሁን ነው የገባው እኔ።
አይ ነው ገባኝ። አዎ እኮ assign driver እኮ የሚያነሳው ጠፍቶ ነው። anyways እስቲ ቆይ ልጠይቅልህ እሺ፣ እሺ።
ልጠይቅልህ ለዚህም ወርቁ አቤት፣ አቤት።
ሌላ order ሊያውም ቀይሬልሃል የፈረንጅ ነው ብለህ
እኮ አሁን እና ግን ታዲያ ምንም ማድረግ አልችልም። anyways ስራው እያለህ ነው።
እሺ፣ ማን ነው dispatcher ንገሪኝ።
መናገር አንችልም ወርቁ።
እና አሁን እስኪ እኔ ቦሊውም ስንም እያልኩ ተ ስራ ይላል እሱ ከገርሳ ሌሎቹም እኮ ወርቁ እውነት ለመናገር ማለት ነው ከገርጂ እየተነሱ ነው። መገናኛም ቦሌም ምንም ኦሎምፒያም ያለ- የሚሰሩት እና- ማለት ነው።
ኧረ አትና እንደዚህ አይደረግም ሲጀመር እኔ ማረም ይደረጋል ኦርደር ካልያዘ ሊያውም ያንተ እኮ ዲስትሪክት ነው ቦሌ። እንግዲህ ለምን እንደተገኘ አላውቅም፣ ግን ኧረ እኔ የኔ የኔ ያነግርሃለሁ ለምን የኔ የስ- ሲጀመር ቦሌ ነው የኔ ቤቴ ማለት ነው።
እሺ ወርቁ ምንም እኔ ላደርግህ አልችልም። አሁን ከኔ ጋር ያው ጊዜ መግደል ነው። ስለዚህ ስራው እሺ።
እያለህ ነው።
እና እሺ እንትን የለውም ምንድን ነው ሌላ assign ሌላ ማን ነው ሌላ order እንዲያዝ ወይ ንገሩት። አታ- ማ
customer ኡ ነው እንደ አልችልም። ይሄኛው እያለ ለምን ሌላ order?
እንዴ እኔ አልደርስም ወ- አልችልም እኔ እንዴ እሺ በቃ እንግዲህ እኔ ምንም ማድረግ አልችልም። ወርቁ ከኔ ጋር ያው
ጨርሰናል ያው ጨርሰናል። ሞክር ያለው እንግዲህ
እሺ፣ እሺ፣ ግን እሺ ወርቁ መጨረሻችን ነው ቻው
ቻው። እሺ በቃ bye። እሺ